ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወዳው።
ይሄ የቴሌ ብር ተስፋ የለውም።
ምን ነበረ? deposit ነው withdraw ነው የፈለጉት?
deposit እሺ፣ ሌላ አማራጮችን ስላመጣን አሁን በምነግሮት መሰረት deposit ማድረግ ይችላሉ።
በምን
ቁጥር ያዙና በዚህኛው ወደዚህኛው ቁጥር deposit ያደርጋሉ ከቴሌ ብር ላይ።
እስኪ ቁጥር ሊያዝ አዎ፣ ከዛ screenshot አድርገው አ፣ በቴሌግራም ይልኩልናል፣ ደረሰኙን ማለት ነው ያስተላለፉበትን።
እሺ በቴሌ ብር ነው የምልከው።
አዎ፣ የቴሌ ብር ቁጥር ያዙ እሺ ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ነው።
ስልሳ ስድስት አዎ።
ፍትሐ አምላክ ማርዬ
ታምላክ ማርዬ።
እሺ ከዛ ወደዛ ደግሞ ነው የቴ- የ- ወደዚህ ያስገቡና ከዛ ደረሰኙን screenshot ያደርጉታል ማለት ነው ያስገቡበትን።
በቴሌ ብር ነው የምልከው። አ?
አዎ እሺ ከዛ ደግሞ በቴሌግራም ደግሞ ደረሰኙን ለእኛ ይልኩልናል። የቴሌግራም ቁጥር የያዙ
እሺ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ
ደረሰኙን ሙሉ ስሞትንና የሁሉ አዎ።
ስፖርት የሚጠቀምበትን ስልክ ነው የሚልኩት ቴሌግራም ላይ ማለት አ- ነው አ- እሺ እሺ ይላኩልን። እሺ እሺ አሁን እሺ